ጤና ይስጥልኝ ሁሉ ስፖርት ባኮ ምን ልርዳው?
ገንዘብ ለማስተላለፍ ፈልጌ ነበር።
ምን አሉኝ?
ከተለይ ብር እ
ሁሉ ስፖርት ገንዘብ ለማስተላለፍ
እሺ በምን አግሮት መሰረት ማስተላለፍ ይችላሉ?
እ
አሁን በምን አግሮት መሰረት ማስገባት ይችላሉ?
እሺ
ቁጥር ያዙና ወደዚህ ቁጥር ያስገባሉ
እሺ ዜሮ